Hello, Pure Sabine.
Order እንድታስወጪልኝ ነበር።
ይሰማኛል።
Order እንድታስወጪልኝ ነበር። ተቃራኒ ለምን ተቃርኖ ነበር?
አዎ፣ ስለ order ነበሩ።
እሺ ይገርሽ አርባ ሰባ አራት ሰባ ስድስት እም?
ሰባ አራት ሰባ ስድስት ሰባ አራት ሰባ ስድስት እ አንደኛው ደግሞ ሰባ አራት ዘጠና አንድ
ሰባ አራት ዘጠና አንድ ዘጠና አንድ ዘጠና አንድ አ የቻኖል ይውጣልኝ የሰባ ስድስት መጨረሻ
አንድ ቀይ መስመር ላይ ጠብቀኝ። ሰባ አርባ ስድስት እና ሰባ አራት ዘጠና አንድ አይደለ?
አ አ
የሞተር ነው ወደ ፒያሳ የሚሄደው ወይስ አይደለም?
እ
ወደ ፒያሳ የሚሄደው የሞተር አይደለም አይደለ?
የሰማ መቶ ሀምሳ ነበረ ቀንሶ እኮ ነው።
Okay፣ እሺ። እቃ እ የባልደራሱ ነው እንዲወጣልህ የፈለግከው?
ኧረ አይደለም የቻኖል
እስኪ መስመር ላይ ልጠብቅ እ ጠብቀኝ። ምክንያቱም ያንኛው ደቂቃው ስለሄደ የባልደራሱ ነው የሚወጣልህ ልዑል።
እኮ እና pin ኡ እኮ ታዲያ የሞተረኛ እኮ ነው ደግሞ መ- መቶ እኮ ነው ዋ- ሰ- ሀ- ሰማንያ አምስት ሲሆን ሲስተካከል ነው እንደዛ የመጣው።
እ
ሲስተካከል ይሆናል እንደዛ የመጣው። መስመር ላይ ጠብቀኝ ነው ልንገርህ።
እሺ አሪፍ Hello
አንድ እያየሁልህ ነው። እሺ ልዑል፣ አምስት ነጥብ አራት አለው የሞተር አለምሽ።
እ
አምስት ነጥብ አራት አለው የሞተር አይደለም።
አንድ ሰዓቱ እሷ ታዲያ አንድ አንድ ሰዓት ተኩል እኮ አልፏል ሰዓቱ አልፏል እኮ ሰማንያ አምስት በሰማንያ አምስት ኧረ ቢያንስ ኪን አድርጊ እሺ በስተቀር
ያንኛውን አስወጣልሃለሁ።
አስጭሽ ባልደራስ